listening stuff.
ሄሎ hello፣ ጤና ይስጥልኝ ብስቤ እስራኤል ነኝ። በኮም ልርዳው?
system እያስቸገረን ነበር። እናንተ ጋ ነው እንዴ ችግር ያለው?
customer ነህ agent?
አዎ agent ማን ልበል? ከየት ነው?
ዮናታን ከአዋሽ ዮናስ አዋሽ። እሺ፣ ያኔ- የምን ነበረ ያስቸገረ? ስፖርት ነው virtual?
ke- keno እና spin እሺ፣ አንዴ ጠብቀኝ። እሺ፣ መስመር ላይ እሺ። ሁለት shop ነው
ዮናስ ወይ?
ምንድን ነው ያስቸገረ? ትኬት አለቀልህ ብሎ ነው?
አዎ ኮፒ double ያደርጋል። በኮፒ ነው እያወጣን ያለ ነው። እሱንም ይይዛል፣ አይቆርጥም copy double ያደርጋል እንጂ
እ double ያደርጋል።
አዎ ደ- ይደምራል ሁለት እያደረገ እሺ፣ እሺ፣ አንዴ እሺ።
እሺ።
ለ- ልላክልሽ?
hello ወይ ዮናስ እንዴት ነህ? ሰላም ነው አለን አለ። ትኬቱ እንዴት ነው double እያደረጋባቸው ያለሁት?
ይ- ይደምረዋል። አንደኛ አይወጣም፣ ዝም ብሎ load ያደረገና ይተዋል።
የተቆረጠን ትኬት ነው ወይስ አዎ አንዴ- የተቆረጠውን ትኬት
okay እም፣ እንደዛ ያደረገባቸው አሁን አለ ሁለት አይነት ትኬት ራሱን ያወጣው።
አዎ ሁለት አይነት ነው የሚወጣውማ።
እስኪ ትልክልናለህ ፎቶ የትኬቶቹን?
ትኬቶቹ እንደዛ እናስልክ።
አዎ።
ሲጀመር ለመውጣትም በጣም አስታ- ያስቸግራል። ዝም ብሎ load እያደረገ ይቆያል።
አዎ እንደዛ ነው የሚቆየው።
restart አድርጋችሁ ሞክራችሁታል? ምናልባት ከኢንተርኔት እንዳይሆን ሌላ ቦታ በእርግጥ እየሰራ ነው። redeem ግን ትንሽ ቅድም እያስቸገረ ነበር፣ አሁን ተስተካክሏል።
እኮ ትላንትናም እንደዚህ ሆኖብን ነበረ። በቃ ትተነው ነው። redeem ም ያስቸግራል።
አይ redeem አስቸግሮ ነበር። ትክክል ግን እንትን ነው ተስተካክሎ ነበረ። አ- አሁን ሁሉም መክፈል ጀምሯል።
ሁለት ነው ያለን አሁን። ሁለቱም ቤት ነው ደግሞ connection ኣችን አሪፍ ነው።
እም፣ ሁለቱም ቤት ነው load እያደረገ የሚቆየው።
ሁለቱም ቤት ነው፣ አንድ አይነት ነው። አዎ ችግሩ እ?
እሺ በቃ ወይ check እናድርገውና ትንሽ ጠብቁን። እሺ እሺ እሺ